ጤና ይስጥልኝ።
ጤና ይስጥልኝ።
ሮሃማ ንጉሴ።
አዎ እሺ ከዊፕላስ ሶሉሽን ነው የምደውለው።
እሺ እኛ application ላይ ተመዝግበሽ ነበረ።
አዎ እ በአሽከርካሪ ነው ወይስ በ- እንደ ተጠቃሚ ነው የተመዘገበ?
ተጠቃሚ።
እሺ ተጠቃሚ ከሆኑ እ ዊፕላስ ሶሉሽን user የሚለውን ነው የሚያወርዱት።
ዊፕላስ ሶሉሽን የዛሬ
እ አይ ዊፕላስ ሶሉሽን ዩዘር ዩዘር እሺ እሺ፣ አዎ እሱን አውርደው እሺ፣ እ በመጠቀም እ አ- አገልግሎቶች አሉ እሱን ይጠቀሙ እና እሺ።
አሁን ላይ ያሉት challenge ኦችንም መጠቀም share በማድረግ እ እሺ።
ቻሌንጆችን ሄሎ ሄሎ አቤት እሺ እሺ።
challenge ኦቹን እ፣ መሳተፍ ይችላሉ እና መጠቀም እሺ።
ይችላሉ።
እሺ እሺ፣ እሺ አመሰግናለሁ።
አመሰግናለሁ። እሺ መልካም ቀን።